Hello ጤና ይስጥልን። ቤት ቤት
ድመስልኝ ልክ ያለው የአሁኑን
ልካሃል?
አዎ text ኡ ልከህልናል? እሺ
text ኡ እ? አዎ በ text ልክ ያለው no በ text ሳይሆን ቴሌግራም ላይ አይደለ?
በቴሌግራም ላይ ያው እሺ ማን ልበል ስምህን?
አዲሱ ውቴ አዲሱ
አዎ አዲሱ ውቴ እሺ እሺ አዲሱ G የሚለው ነው።
አዎ አዎ አዲሱ አዲሱ ውቴ ይላል ሰላሳ ስልኩ
እሺ
ሰላሳ ዘጠና ሶስት እሺ እሺ ትኬት ነው አይደለ? አዲሱ ትኬት አይደለም ኦንላይን ነው ኦንላይን እኮ ይኸውልህ ticket ID የምትላለች እና እ እሷን ክፈትና እሷን ጻፍና ላክለን። እሺ
እሺ ticket ID አዎ ticket ID የምትላለች ወይም ደግሞ ከስር cashier code የምትላለች።
እሺ እሺ እሷን ጻፋትና ከስር ላክለን። እሺ እሺ እሺ እሺ